ተነስተን ቤት ስፔድ ዲቦራ ነኝ። እባክዎ የምንወጣው
አብረ ይስጥልን ሲስተር። ይሄ የውጭ የምለው ማለት ነው ወጪ አ- አዎ፣ ወደ አሜሪካ ምናምን የሚሄድ ሰው
የት መደወል ፈልገሽ ነው እናቴ?
እ፣ አሜሪካ ለመሄድና ፕሮሰስ ለመጨረስ ነበር የሲስተር አይ እዚህ አይደለም። እሺ ይሄ ሌላ ሌላ ድርጅት ነው። ይሄ ስልክ ቁጥር ተሰጥቶሻል።
እሺ፣ እሺ እናትዬ አመሰግናለሁ። ኩራት ይስጥልኝ።
እሺ እሺ፣ እኔም አመሰግናለሁ። እሺ መልካም ቀን።